Tienes link que se verá en el gama que tenemos aquí. ጤና ይስጥልህ እ ድምፆት አይሰማም።
ከእንትን ከጎንደር አዲስ አበባ ስንት ነው ትራንስፖርት?
ከጎንደር አዲስ አበባ
እ
የበረራ ትኬት ማወቅ ፈለግ አይደል?
እ
እሺ አንድ ደቂቃ ልሂድ። ለመቼ ነው የሚፈልጉት?
ለውድ
እሺ ለአንድ ሰው አዎ፣ ለአንድ ሰው
እሺ እሺ እ ስምንት ስምንት በረራ ነው ያለው ከ- እ ሶስት ሰዓት ተኩል ይጀምራል። ሶስት ተኩል፣ ሶስት ሰዓት ከሀምሳ አምስት አራት ሰዓት ከሀያ ስድስት ሰዓት ከአርባ አምስት ስምንት ከአምስት ስምንት ሰዓት ከአርባ እና አስር ሰዓት ከሀያ አምስት አለ።
ስንት ብር ነው ብሩስ?
እሺ ዋጋው የ ዝቅተኛው ዋጋ
እ
አራት ሺህ ሰባት መቶ ሁለት ብር ነው።
አራት ሰባት መቶ ሁለት ብር
ሁለት ብር አዎ ከፍተኛው ዋጋ ደግሞ አንድ ሶስት ያለው ነው። እሱ እንኳን አንመክሮትም፣ ግን ዋጋው ይሄ ነው። አራት ሺህ ሰባት መቶ ብር ነው ዋጋው።
Okay፣ ዋጋው አዎ
እሺ። አባ ትንሽ ሌላ የምንለው ነገር ይኖራል እ thank you እ አመሰግናለሁ። እሺ።
እሺ ተደውሎ እናመሰግናለን። በጣም ጥሩ